hello ጤና ይስጥልኝ ሚኒስትሩን
አቶ ይስጥልን የአክሲዮን ሽያጭ አለ ሰምቼ ነው እና እሺ
እስኪ መረጃ ፈልጌ ነበር።
አ አሁን ስምና ቁጥር እየመዘገብን ነው። ሐምሌ አንድ ላይ ነው ሽያጭ የምንጀምረው።
እ?
ሐምሌ አንድ ላይ
አሀ ነው እንዴ?
አ አሁን ስምና ቁጥር እየመዘገብን ነው። ማን ልበል ስምዎት?
አይ ከስንት ጀምሮ ነው?
ከ
ከስንት ጀምሮ ብሩ
የትኛው የአክሲዮኑ የአክሲዮን መጠኑ ምን ያህል ነው?
ከሀያ ሺህ ብር ጀምሮ ክ- ዝቅተኛ ሀያ ማለት ሺህ ነው።
ጀምሮ ሁለት አንድ ሚሊዮን አክሲዮን ሀያ መግዛት ሺህ ነው።
አ ከፍተኛ ሁለት ሚሊዮን።
አ ከሁለት ሚሊዮን ጀምሮ መግዛት ትችላለህ።
እሺ ትመዘግብኛለሽ?
አ መዘግቦታለሁ። ማን ልበል ስሞትን?
እሺ አብዱ አደንቤ
እሺ የት አካባቢ ነው በወንድሜ የሚኖሩት?
በወንድሜ ነው ጦር ኃይሎች እሺ ስልኮት ይሄ ነው። አሁን የደወልኝ 0920 እሱን ሊያዘው ዜሮ ዘጠኝ አስራ አንድ ሌላ አሉት 0 አዎ።
11 አርባ አንድ እሺ ዜሮ ሶስት ሀያ ዘጠኝ 03 29 ሀያ ዘጠኝ አዎ።
እሺ ምን ላይ ነበር ማስታወቂያችን የሰሙት የደወልሉት?
አይ ቲቪ ላይ ነው ቲቪ ላይ ነው። እሺ አዎ።
ሐምሌ አንድ ላይ እንደውሎታለን።
እሺ እሺ እሺ ደህና እሺ ነው።
ቻው ደህና ይሁን።